ሄሎ ሄሎ ሰላም፣
ሰላም ነው።
ከአዲስ Outfit ነበር የምደውለው። እኛ ጋር order ነበረሽ አይደል? smart watch።
አዎ okay፣ order ስለደረሰ ልልክልሽ ነበረ።
ተልኳል ብለውኝ ነበረ እኮ
ተልኮልሻል?
ብለውኛል። ሄዷ አሁኑኑ ኤክስፕረሶች ጋር ደርሶናል ብለውኝ እ
ድሬዳዋ ነበር የተላከው እና አሁኑኑ ኤክስፕረሶች በሱ ነበር የተላከው።
okay፣ ድሬዳዋ መቼ ነበር የላኩልሽ?
I think ዛሬ ምንድን ነው ዛሬ ሰኞ፣ ዓርብ okay፣ አዎ የአንቺማ አሁኑን እኮ ደውለውልኝ ሁላ አልተ- ዶክተር እንትና ሲቀ- ስምሽ ረሳ
ሀያት ሀያት። አዎ አሁኑን እኮ ደውለውልኝ ስንደውልላት ስልክ አታነሳም እያሉኝ ነበረ።
ነው። አይ መልሼ ደውዬ ነገርኳቸው እኮ ድሬዳዋ ስላልሆንኩ ነው ያልመጣሁት አልኳቸው።
okay okay፣ እሺ ደውሎ አሳውቀኝ ስለነበረ ነው። እሺ እሺ thank you።